Hello?
Hello, Rahwa?
ወይ Hello ራህዋ technician ደውሎልሽ ነበረ እና አታነሳም ብሎኛል ነው እንዴ?
እና አዎ አታነሳም እየደወልኩ አለኝ እ፣ ግን ስልኩ ይዛው ነበር።
እ?
ስልኩ ይዛው ነበር።
እኮ ሰው ይዞት ነበር አደለ በዛ በተደወለልሽ ስልክ ደውዪለትና አሁን ና በይው እሺ ምን አሁን ስልክ- ደውዬለት?
ምን ቁጥር ነው? እሺ
እም፣ እም፣ ሄሎ ራህዋ ሄሎ
ሄሎ ራ ወይ የሰማሁት ነው።
መጨረሻ ሰማንያ ሁለት ኦኬ እሺ
ደውዪለት እሺ